hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ጻድቅ ከቺፕ ቺፕ ነው የምደውልልዎት።
እሺ እሺ።
የድንችና የቲማቲም order ተረክቧል?
አልተረከብኩኝም። ለነገ እንዲመጣልኝ አዝዣለሁ።
okay ቀን ቀይረው ነው?
አይደለም ተሳስቶ ሄዶብኝ ነው። አላመጣልኝም ነበር፣ አልደረሰኝም ነበር።
እሺ ነገ የት ላስልክልዎት?
እዚህ ወሎ ሰፈር የኢትዮ ቴሌኮም ማሰልጠኛ አለ አይደል?
አ እዛ ነው።
okay እሺ ነገ ይደወልልዎታል ከ driver። መልካም ምሽት።
አመሰግናለሁ። ይሄድ እሺ ነው። ይቅርታ ጋሼ